ስዕል ሰላሳ እነዚህ ሰዎች ጣዖቶቻቸውንና አጓጉል የአምልኮ ዕቃዎቻቸውን ያቃጥላሉ። የክርስቶስ ተከታዮች ከመሆናቸውም አስቀድሞ በእነዚህ ነገሮች ያምኑ ነበር። ይሁን እንጂ ክርስቲያን አማኞች የሰይጣንና የክፉ መናፍስት ንብረት የሆኑ ነገሮችን ማስወገድ አለባቸው። ጌታ ከሰይጣን፣ ከክፉ መናፍስት፣ ከጣዖት ወይም ከአጓጉል የጥንቆላ ነገሮች ሁሉ እጅግ ይበልጣል። እኛ አማኞች ሰይጣንን ልንፈራው አይገባም። እግዚአብሔር ብቻ እንዲረዳን፣ እንዲጠብቀን ልንጠይቀው ይገባል።